ሄሎ ጤና ይስጥልን ብስት ቤት ሄሎ ጤና ይስጥልን ብስት ቤት ሰላም ነው?
ማነው? ውዝድሮ ነበረኝ።
እሺ በዚህ በደወልክበት ቁጥር ነው?
አዎ ሀያ ሺህ ብር
መች ነው? ዛሬ ነው።
አሁን
እሺ አሁን ገብቶልሃል። እሺ ቼክ አድርገው።
እሺ ቴንክ ዩ ችግር የለውም።